እንትን እያላለኝ አይደለም account እና
ምን ምን እያለኝ አይደለ?
login እየገባልኝ አይደለም።
ምን እየመጣብህ ነው? login ልታረግ ስትል እ?
ምን እየመጣብህ ነው?
ማለት እኔ just login ብዬ መግባት ፈልጌ ነበር፣ ግን ምንም እየገባ አይደለም።
ነጭ ነገር ነው የሚያመጣው ነገር የለም። connection error የሚያመጣው ችግር ብሎ connection error አይልም። ዝም ብሎ የሆነ የ- እየቆጠረን እየሄደ አይነት ነገር አለ አይደል? መስመር እ?
ነገር ነች መስመር ነገር ያለፈች አይነት ነገር ነው። እንደዛ ነው የሚያሳየው።
ቤስት ቤት ብሎ አዎ
clear cache ብለው እስኪ ድጋሚ login በለው።
እ clear cache በለውና እ login በለው እስኪ።
okay እሺ። እና በ VPN ሞክሬዋል፣ በ VPN ሞክሬዋል።
VPN አጥፋውና clear cache በለውና browser ን ከአዲስ login አድርግ።
okay እሺ